ጤና ይስጥልኝ ኢንቨስትሜንት ሄሎ በዚህ ቢስ አቤት
የሆነ በዚህ ስልክ ላይ እሺ
እና በሲቢ ሲጫወት እሺ ወደ ቴሌ ብር ስላችሁ
እሺ አንቺ ማኩም ድን ቴሌ ብር ስላክ ፋይለር ሆነ ፋይለር
ጠብቀኝ አንዴ
አየ
ሄሎ
ሄሎ አቤት ጤና ይስጥልኝ
አዎ እሺ የበሲቢ ሲጫወት ብር እሺ ወደ ቴሌ ብር ሲያስወር
ብር ምን ፋይለር ሆነ ፋይለር ሆነ ፌልድ ሆነ እሺ አዎ።
አንዴ የቤት ቤት ቁጥርህን ንገረኝና ቼክ ላድርግልህ እስኪ
አንድ በሲቢ ቁጥር ከናውቲ ስልክ የት ቁጥር ነው
አይ ይሄ ከሌላ ቲም ስለተቀበልኩት ቁጥር እያሳየኝ አይደለም እያሳየኝ ስላልሆነ አንዴ ንገረኝ ቁጥሩን ያ ቁጥሩን እያሳየኝ ስላልሆነ አንዴ ንገረኝ ቁጥሩን
ቁጥሩ ዜሮ ዘጠኝ እሺ
አስራ አምስት እሺ
ሰባ ሁለት እሺ ሰማንያ ሰባት እሺ አስራ ሁለት እሺ ስንት ብር ነው
አምስት መቶ
እሺ እና ሶስት መቶ ሁለቱ ሁለቱ በቃ አንድ ቀን ነው ስለሆነ ዛሬ ነው ሁለቱንም አይደለም እም፣ በሲቪል ቁጥሩ እኛ እናቱም ነበረ ታውቃለ እህ።
እኛ አዲጋላ ነው የምንኖረው አሁን ነው አገኘ በሲቪል ቁጥር ቀን ቀን ራሱ ታውቃለ አምስት ሺህ ነበር የተቀን ቀን ነው መቼ ነው ብሩ የተቆረጠበት ቀን ቀን የነበረው
ኦ ብሩ አስራ ሁለት- የተቆረጠበት ቀን ቀን አምስት ነበር አምስት ቀን አምስት ቀን አስወልጅ ነው አ ትናንት ማለት ነው December አምስት ነው
አና አስራ ሁለት ወር አምስት ቀን አምስት እሺ እሺ አንዴ እም፣
አ
ሶስት መቶ እና ስንት ነው ያልከኝ አምስት መቶ
እሺ እንዴ ወደ ቤስት ቤት account ተመልሷል እኮ የዛኔ
የትኛው ተመለሰ
ሁለቱም አምስት መቶውንም ሶስት መቶውንም ተመልሷል የዛኔ ትናንት ማለት ነው አ ትናንትና ተመልሷል failed ሆኖ ወደ ቤስት ቤት account ስለተመለሰ ነው አልተመለሰም ተመልሷል ቴሌግራም ወይ ካለህ አንዴ hi በለኝና እዛ ላይ ላክልህ history ውን
አ ምን አስገለበት ቴሌግራም ቴሌግራም ላይ hi በለኝና history ውን ልክልሃለሁ
አይ ቴሌግራም ምንድን ነው እ ቴሌግራም hi ልበለው አዎ አዎ በለኝና ከዛ?
ከዛ ቁጥር እልክልሃለሁ screenshot አድርጌ history ውን
history ውን ትልካለ አዎ history ውን ልክልሃለሁ የገባውን ማለት ነው። ከዛ check ታደርገዋለህ ከራስህ ስልክ ጋር ካለው history።
እንሺ አሁን ያል ወደዚ ጊዜ ቁጥር ገርብና ልስጥህ?
ጊዜ ቴሌ- ቴሌግራማችንን ታውቀዋለህ ወይስ ቁጥር ልስጥህ?
አያ አላኩም እንዲር ለቁጡ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት ዜሮ ዘጠኝ እ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ አርባ ሰባት መጨረሻ አርባ ሰባት እሺ ልደውለው እንደዚህ መደወል ሳይሆን ቴሌግራም ላይ ጻፍልን። እዛ ላይ hi በለኝና ልክልሃለሁ።
አይ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ አንቺ እሺ እሺ ና አይ እሺ